ለስራ ሄሎ ጤና ይስጥልኝ።
አዎ ጤና ይስጥልኝ።
ሰላም ቢኒያም እባላለሁ። ጉዳዩን የደወሉት
እኔ የደወልኩበት ጉዳይ ለእንትን ነበር ለስራ።
እሺ ሙሉ ስሞትን ይንገሩኝ።
እኔ
ስሞትን ይንገሩኝ።
ስሜን አዎ
መስከረም አስፋባኝ
መስከረም ሰፋ። እሺ መስከረም የሚጠቀሙት ስልክ ይህንን ነው?
አይ በሶስት ስልክ ነው የእርስዎን ስልክ ይስጡኝ። እሺ ስንት ነው?
ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዜሮ ሶስት ዜሮ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ጮክ ብለው ቢናገሩ ድምፆት እየተሰማኝ አይደለም።
ዜሮ ዜሮ ሶስት
እ
ዜሮ ሰባ ሶስት
ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዜሮ ሶስት
እሺ
ዜሮ ሰባ ሶስት
እሺ መስከረም እድሜዎት ስንት ነው?
እድሜ ሀያ ሶስት
ስልኩን የተሟላ አይደለም። ዜሮ ዘጠኝ ዜሮ ዜሮ ሶስት ዜሮ ሰባ ሶስት ነው ያሉኝ። የተሟላ ስልክ አይደለም።
አረ አዲስ ስለሆነ እኔ በቃ አዲስ ስለያዝኩት ነው የጠፋው።
እኮ ትክክል አይደለም። ስልክ ቁጥሩን አስተካክለው እንደገና መልሰው ይውሉልን።
እሺ recharge እጅ ስለሆነ በቃ ደወልኩት።
አቤት
ቻው